ጤና ይስጥልኝ።
አብሮ ይስጥልኝ።
ከአርፍቤ ነው የምደውልልዎት። አሁን ደውለውልን ነበር ተቋረጠ። እሺ፣ ደንበኛችን የ withdraw ችግር አመልክተው ነበር። አስራ ሶስት ሺህ ብር ከቤስት ቤት ማውጣት እንደተቸገሩ ነግረውን ነበር። እሺ፣ ለሚመለከተው አካል አስተላልፈንልዎ። transaction ኡ በእኛ በኩል አልተገኘም። ስለዚህ ወደ ቤስት ቤት ያመልክ ቴሌግራም ላይ ልኬያለሁ።
ልክ ነው ደንበኛችን የላኩልን screenshot ለሚመለከተው አካል አስተላልፈንልዎት እም።
transaction ኡ በእኛ በኩል አልተገኘም። ስለዚህ ወደ ቤስት ቤት ነው የሚያመለክቱት።
እኮ በምንድን ነው የማመለክተው? እኔ ነኝ እናንተ ናችሁ የምታመለክቱት?
እርስዎ ነው የሚደውሉላቸው። እ፣ ስልካቸው website ኣቸው ላይ ይኖራል።
እም?
website ኣቸው ላይ ይኖራል።
አን- አንቺ አ- ስላጣሁት ነው። አንቺ አትሰጪኝም? አታገኝም?
እሺ ደንበኛችን፣ አንዴ ትንሽ መስመር ላይ ጠብቁኝ። መስመር ላይ ያሉ ደንበኛችን፣ እም? አዎ።
ይቅርታ መስመር ላይ ስላስጠበቅነዎት። እሺ ስልካቸውን እ፣ ላገኘው አልቻልኩም። መልሼ ልደውልልዎት።
እሺ፣ ደውዪልኝ በእናትሽ። ስላጣሁት ነው።
እሺ ደንበኛችን፣ እሺ።
መልካም ቀን ይሁንልዎት።
አሜን።